hello hello፣ አቤት።
ከኢዜአ ነው?
አዎ ከኢዜአ ነኝ እኔም ቤት።
እሺ፣ የአቶ በላይ ጽህፈት ቤት ኃላፊውና
አንዴ አንዴ ጠብቂ እ ያዝልኝ። አቶ በላይ ጻፍ። አቶ በላይ አቶ በላይ ወዲሻ
አቶ በላይ ወዲሻ አቶ በላይ ወዲሻ ወዲሻ። እሺ ወንድሻ ወዲሻ ወዲሻ ወዲሻ
ወዲሻ ነው።
ወዲሻና አዎ የተከበሩ የምክር ቤት አባል ናቸውኝ።
የተከበሩ የምክር ቤት አባል እሺ፣ ሰአይ እሳቸው የጽህፈት ቤት ኃላፊ ናቸው በዋና ዳይሬክተር ማድረግ ማለት ነው።
እሺ እሺ። ጽህፈት ቤት እኛው ደግሞ ኃላፊ ናቸው።
የተከበሩ አቶ ፍቅሬ አማን አቶ ፍቅሬ አማን በል።
የምክር ቤት አባል አቶ ናቸው።
ፍቅሬ አማን አማን የምክር ቤት አባል ናቸው። የተከበሩ የምክር ናቸው ቤት እሳቸው እሺ እሺ። እኔ መቤት እሺ።
በጣም ነው የማመሰግን።
እሺ።
ከፌዴሬሽን ነው አይደል?
ከፌዴሬሽን ምክር ቤት እግዚአብሔር ያክብርልኝ። እኔ መቤት እሺ አሜን።
እሺ እሺ